hello ጤና ይስጥልኝ ቤት
ወይ ሰላም ነው አለን አለን ሰላም ነው አለን አለን
እ
እንትን account ኤ ላይ ማለት ነው እሺ እየተጫወኩበት ነበረ እና aviator ኡን እየተጫወ
እሺ
bet ሳረግ ማለት ነው እ
auto bet ላይም ሆኖ እኔም bet ሳረግ ማለት ነው እሺ stage time out stage time out ይለኛል ማለት ነው
okay ስትቆርጥ
አዎ አሁን አ- stage time አሁንም እንደዛ እያለ ነው
አዎ አሁንም እምቢ እያለኝ ነው የደወልኩበት ቁጥር በእርግጥ ሌላ ነው ግን የምጠቀምበትም ቁጥር ሌላ ነው
okay እስቲ maybe እንትንህን በ Chrome ነው የምትጠቀመው አዎ Chrome update የሆነ ነው አይደለ
አዎ
እስቲ እሺ እንትን setting ላይ ገብተህ ማለት ነው እሺ clear cache ኦችን ምናምን አጥፋቸው እሺ እንትን ላይ setting ገብተህ privacy ምናምን ይላል አይደለ አዎ እዛ ላይ ገብተህ ይሄ setting ኦቹ ላይ clear cache ኦቹ ምናምን አጥፋቸውና እስቲ ሞክረው ካልሆነ ደውልልን እሺ እሺ በጣም አመሰግናለሁ ችግር የለውም እሺ